ሄሎ ጤና ይስጥልን ጉዳይ የደወሉትን ጠርተው ጤና ይስጥልን ጉዳይ የደወሉትን ጠርተው ጤና ይስጥልን ጉዳይ የደወሉትን ጠርተው
ሰርጌ ሰርታ
ምን አሉኝ ምን አሉኝ ሄሎ
እ
ሄሎ
ሄሎ ጉዳይ ነው የደወሉትን ጠርተው
ደጋሙ እ
ድምፆች በጣም ሩቅ ነው እና ምን እያሉኝ እንደሆነ እየሰማሁት አይደለም ምን ልርዳዎት